hello ተስፋ ጽዮን አለሁ። እዚህ እርምሽ ሰላም ነሽ?
አዎ ሀና ነኝ። እሺ እሺ።
ቻኖሊ ቻኖሊ መድኃኒዓለም አልታዘዝንም እያሉህ ነው?
አ አ እሺ አቅርብልኝ ላናግራቸው።
ተናግራቸው እሺ።
አዎ
hello ጤና ይስጥልኝ። ቻኖሊ መድኃኒዓለም ነው።
እሺ
ከቢ ነበር በ order number እሺ።
መቶ አምስት አርባ አራት አስራ አንድ order አልተቀበላችሁም?
አርባ ሰባት አስራ አንድ ተቀብለናል።
እሺ አይ order ኡ የለም እያሉኝ ነው ብሎ ነው።
normal veg noodle
እ? normal salad እና veggie noodle hello
ወይ አስራ አንድ ነው። እሺ እሺ።
አስራ አንድ አርባ ሰባት አስራ አንድ አልተቀበላችሁም?
አሁን ተቀብለናል አለች።
እ እ?
አሁን ተቀብለናል ብላለች።
እሺ እሺ እሺ እሺ እሺ